ሄሎ ሄሎ ጤና ይስጥልኝ።
እ፣
We Plus Solution የሚባል ድርጅት ነው የምደውለው እና
እ፣ አንድ application develop አድርጓል። የሚሰራው delivery እና እንትን ላይ ነው ታክሲ ላይ እ፣ በሌሊት ተጨማሪ ደግሞ ከሀምሳ በላይ የሆነ service ኦች አሉበት እና አንደኛው category የ catering service ነው።
እ፣ catering እ፣ እዛ ላይ app ውስጥ አለና እ፣ በነፃ ነው ምዝገባው አሁን ላይ እያደረግን ያለ ነው እና እዛ ላይ እንድትመዘገቡና እንድታስተዋውቁበት customer ጋር በቀላሉ እንድትገናኙ ለማድረግ ነው።
Okay። እ፣ ይቅርታ ምንድን ነው ያልሽኝ? የ application ዊ ፕላስ ሶሉሽን ፕላስ።
አዎ፣ እሺ ከሌሎች ጋር ላውራ እና አሳውቅሻለሁ።
እሺ። እ፣ ለማንኛውም እንትን ፍቃ ዝም ብዬ ልላክልሽ link ኡንና እ፣ ፈቃደኛ ከሆናችሁ just app ኡን አውርዳችሁ መመዝገብ anytime ትችላላችሁ።
Okay። እሺ ይቻላል።
እሺ፣ አመሰግናለሁ።
አመሰግናለሁ።